የሆነ ዘኔማ Hello ጤና ይስጥልኝ BestBet
ምንድን ነው ትላንት ማታ እሺ
በቻፓ ሁለት መቶ ብር አውጥቼ ማለት ነው ከቴሌ ብር ላይ እሺ
አልመጣልኝም ብሩ
ወደ ቤት deposit አድርገህ ነው withdraw አድርገህ
ለምን ወ- ለማውጣት ማለት ነው ከቴሌ ብር ላይ ወደ ቻፓ እንትን deposit ላይ ወደ Best ለማ- Bet አልገባልህም አዎ እሺ ከቴሌ ብር በቻፓ ወደ BestBet የተደረጉ transaction ኦች ትናንትና ላይ የሁሉም customer ኦች አልገቡ አሳውቀናቸዋል ቻፓ ጋር ትንሽ system ችግር ተፈጥሮ ስለነበረ ነው እያስተካከሉት ነው እሺ ተስተካክሎ እንዳለቀ ይገባልሃል ወደ BestBet account እና ይቆያል
እ፣ እስከ ነገ ተስተካክሎ ያልቃል እሺ እሺ በቃ እሺ እሺ እሺ brother ችግር የለም።